ሄሎ ሄሎ ጠና ላይ አክስማጫ
ሰላም ነው።
ሰላም
ወደ ኤርፖርት ነበረ ግን እስኪ መነሻውን እንዳልደናግል የ- የሆነ የአይን ሕክምና አለ እና ከእሱ ጋር ነበረ መነሻ።
እሺ እንዳደናግል ከዛ ኤርፖርት አ እንዳልደናግል የአይን ሕክምናው አካባቢ በዩ እሺ እንልክላለን ምን አልሽኝ?
እንልክላለን እሺ እሺ እሺ መልካም ቀን እሺ እሺ እሺ